hello hello
ሰላም ነው እንዴት አለ ናችሁ?
እግዚአብሔር ይመስገን።
አለን ቅድም የለም።
ደውላችሁልን ነበረ አርብ ኑ ብላችሁ እሺ ጥበቡ ስንታየው የሚል እሺ ለቅዳሜ ታደርጊልናለሽ ምን ነበረ?
እ፣ ከፍለን እ፣ አዲስ ቅዳሜ ማሽን ነው?
አዎ አዎ ኮምፒውተር ይዘና ብላችሁት ነበረ አሀ ውል ለቅዳሜ።
ለመዋዋል ነው። ቅዳሜ እንምጣ እ- ምትይ?
አዎ okay ለውሉ ብቻ ነው ቅዳሜ ደወላችሁለት እኔ እንጃ እኔ አላውቅም ማን እንደደወለልኝ።
ኮምፒውተር ይዘና ነው ያሉኝ አለ
ሌላስ ውሉን በቃ።
ተዋውለሃል ወይ?
አልተዋዋለም አልተዋዋለም
እኮ በቃ ቅዳሜ system unit ኡን ይዛችሁ ስትመጩ ውሉንስ እም።
መች ነው የምታዋዊ ብላችሁ ልጅቷን ታናግሯታላችሁ።
okay ስለዚህ ዝም ብለን ቅዳሜ እንምጣ አ PC አምጡ አይደለ የተባላችሁት?
አዎ አዎ እኮ በቃ ውሉንስ መች ነው የምንዋዋለው፣ መች ነው ማሽኑስ የሚመጣልን የሚለውን ትጠይቂያታለሽ ልጅቷን። እኔ delivery ስለማላደርግ ሁሉም የምታዋውለው ሌላ ስለሆነች ታናግሪያታለሽ።
እሺ እሺ እሺ እሺ